ሄሎ ጤና ይስጥልኝ። ዮናስ ነኝ ከቤተሰብ የተባኮ ምን ልርዳው?
ካሸርኮልስ እና ቸክ አድርግልኝ።
እሺ
አስራ ሶስት
እሺ ቆይ ጠብቁኝ አንዴ። በዚሁ ቁጥር ነው እ፣
ካሸር ኮድ ነው።
እሺ አዎ። እሺ ንገሩኝ።
አስራ ሶስት
አስራ ሶስት ሀምሳ አራት ሀምሳ አራት ሰባ ሁለት ሰባ ሁለት ዘጠና
lost ነው። okay አንድ postpone የተደረገ ጨዋታ አለ እ፣ ከሀያ አራት ሰዓት በኋላ እሱን ይጠብቁ።
አንድ ነው ፖስት ኮ እንዲሆነው አዎ ከዚህ ግን ሁለት ነው ብሎኝ የነበረ የሬንጀርስ እና የእንትን ማማዳቱ ሳንቶስ ሰው አይ የሬንጀርስ እና የእንቱ የሮዝ እሱ void ነው void የሆነ ጨዋታ ነው።
እሺ
ያኛው የሳንዳውንስ ደግሞ postpone የሆነ ጨዋታ ነው። ስለዚህ እሱን ይጠብቁ።
እሺ
እናመሰግናለን። መልካም ቀን።
እሺ